ጤና ይስጥልኝ ቻፓ።
hello፣
አቤት አቤት።
አቤት፣ ምን እንርዳዎት?
አይ እንትን ነበር ትናንትና ሁለት ሺህ አንድ መቶ ብር ቻፓ transfer ሳደርግ ወደ ቴሌ ብር
እሺ መስመር ላይ ቀ- ቀርቶ ነበር እና ሲፒ ብሎ ተባ- እ?
አሁን ደውለውልኝ ነበር።
አዎ አዎ፣ ደውዬ ነበር እና ወደ በአሙስ ደውል ደግሞ ስልካቸው አይሰራም።
አዎ፣ ትንሽ የጠበቁሽ እኛ ጋር አይደለም
ስልካቸው አይሰራም። የሰጡኝ ስልክ ወይ ደጋግሞ ይሞክሩላቸው እንጂ የ support ስልክ የለን እሱ ነው። እኛ የእነሱን ስልክ ስለማናውቀው guide ማድረግ ስለማናውቀው ነው። እሺ?
እሺ።